ቴሌብር
ዊዝዶ አድርጌ ነበር አምስት ሺህ ብር እና ወደ ቴሌብር አልገባልኝም።
በዚህ ስልክ ነው ያደረግከው?
አዎ እሺ፣ አንድ ደቂቃ። እሺ፣ ችግር የለውም።
እሺ። ወደ ማል አስተላልፋለሽ ነው ወደ ማል አስተላልፍ ስንት ሳምንት ሄደ? ቆይ ወደ እሱ አደርግለታለሁ። በቃ አህ ይሞላል መሰለኝ እኮ እማ። ቆይ እስኪ
Hello፣ ወይ ወደ ቴሌብር account አስር ሰላሳ ስምንት አርባ ስድስት አስራ አራት አ እሺ፣ confirm አድርጌልሃለሁ። ገብቶልሃል።
እሺ፣ አመሰግናለሁ።
ስለ ደወልን አመሰግናለሁ። መልካም ምሽት። ሄሎ፣